Hello ጤና ይስጥልን ቤት
ሰላም ነው።
ሰላም
withdraw አረኩኝና እሺ
ይኸው ሁለት ቀን ሁለተኛ ቀኔ ነው ስጠብቅ፣ አይ- አ- ወይ ወደ ቴሌ ብርም አያደርገውም ወይ ወደ game አይመልስም። sending ብሎ ቆሟል።
አዎ በ SantimPay ነው አይደል?
አ Okay እሺ። ሳንቲም ትንሽ fail ስላደረገ ነው system እና እየተስተካከለ ነው። ይገባላል። እሺ ትንሽ ጠብቀን።
አ የሁሉም ከሁለት ሰው ቀን ነው። አዎ የለውም?
ገብቶኛል። አዎ ችግር የለውም። የሁሉም ሰው ስለሆነ ይሄ አንድ ላይ አዎ።
ማኗር እያስተካክሉታል። እሺ ትንሽ ጠብቀን። ይቅርታ በጣም እናመሰግናለን።
እሺ። መልካም ቀን። እሺ እግዜር ይስጥልን።